እኔ ስጥን ቤት ቤት ዮናስ ነው የምንለካው።
አዎ ብር ልጅ ግባ አድርጌ ነበር እና አልለቀቀልኝም።
እሺ በዚሁ ቁጥር ነው።
አይደለም አይደለም፣ ሌላ ነው።
እሺ ቁጥሩን ይንገሩኝ። ቤት ቤት አካውንቱ
ዜሮ ዘጠኝ ዜሮ ሰባት
እሺ ዜሮ ዘጠኝ ዜሮ ሰባት አርባ ሶስት ሀያ ሰባት ዜሮ ስድስት
ዜሮ ዘጠኝ ዜሮ ሰባት አርባ ሶስት ሀያ ሰባት ዜሮ ስድስት ሀያ ሰባት ዜሮ ስድስት አዎ አዎ።
እሺ ዘጠኝ ብሎ በሚጀምረው ነው ዜሮ ዘጠኝ ብሎ በሚጀምረው የሚጫወቱት?
ዜሮ ዘጠኝ
እሺ መች ነበር ዲቦ- ዊዝድሮ ያደረጉት?
ሶስት ሺህ ብር
መቼ ነበር?
አሁን ጠዋት ላይ
እሺ እሺ ደንበኛችን processing ላይ ነው ይገባልዎታል ይጠብቁት።
process ኡ ነው ምናምን ቅድም እኮ እንደዛ ብለን ቆይቶ ነው እኮ ለዛ
አዎ ትንሽ በቻፓ አይደለ withdraw ያደረጉት? ቻፓ ላይ በባህሪ ትንሽ ስለሆነ system ነው።
ችግር ስላለ ነው።
okay በሱ በቻፓው አዎ ስለዚህ እ፣ እናሳውቅልዎታለን። ይገባልዎታል፣ ይጠብቁ ትንሽ።
እሺ እሺ ስለ ደወሉ እናመሰግናለን። መልካም ቀን።